hello ሰላም ጤና ይስጥልን። አየ ነው አቤት ከዊፕላስ ድርጅት ነው የምደውለው። የእኛን መተግበሪያ ወደው ነበር።
okay አዎ አሽከርካሪ ነው ተጠቃሚ ኖት?
ተጠቃሚ እሺ ተጠቃሚ ከሆኑ አሁን እርስዎ የተመዘገቡት ዊፕላስ solution provider ላይ ስለሆነ ለተጠቃሚ ደግሞ ዊፕላስ solution user user okay አዎ እሱን አውርደው የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች አሉን። እንዲሁም ደግሞ referral code ኦትን ለተለያዩ ግለሰቦች invite በማድረግ አ ሽልማቱን መቀላቀል ይችላሉ።
okay ስለዚህ user የሚለውን ነው አዎ user የሚለውን ዊፕላስ solution user የሚለውን አውርዶ ይጠቀሙ።
okay እሺ አመሰግናለሁ። መልካም ቀን ይሁንልዎት።